ገባሁ ነኝ ወዬ እዛ አዎ እርቻቸዋለሁ ሪከርድ አለኝ የለንም ብለዋል ሄሎ
ወይ ሙዝ ዋጋ ብለኸኝ ነበር አሸናፊ አ
አንተ ምንም የምትከፍለው ነገር የለም ፈርመህ ነው ይዘህ የምትወጣው አይደል አ በቃ ይዘህ ውጣ እሺ ይጆላ እሺ አዎ ይዘህ ውጣ ከዚህ ይስተካከላል ለእነሱ
እሺ አንተ ፈርመህ ይዘህ ውጣ ተናግራታለሽ ይስተካከላል አለ አ
አንተ ፈርመህ ይዘህ ውጣ እሺ
አ እሺ እደውልልሻለሁ በኋላ እሺ ችግር የለውም ስጨርስ እሺ okay